ሁለብር ሰቤ ነኝ።
እንትን balance ዜሮ ዜሮ አድርጎብኝ ነበር ማለት ነው። አንድ order እንትን እንዳደረኩ እንዳደረኩ አንድ order እንዳደረስኩኝ ማለት ነው ያለውን balance ዜሮ ዜሮ አደረገው።
complete ስትለው ነው አዎ complete ስትለው እኮ እና ታዲያ ብር አልነበረህም ነው?
ኧረ ቀሪ ብር ነበሩ እንጂ
ማን ዜሮ ነጥብ ዜሮ ዜሮ ነው ያደረገው። ዘወር ሙሉን ያነሳው እና ነጥብ ዜሮ ዜሮ ነው ያደረገው ሙሉን አንስቶ ማለት ነው። almost ሶስት መቶ ምናምን ብር ነበረው።
order ነው የሰራኸው?
የአምስት መቶ የአምስት መቶ ምናምን ብር ስንት ብር ነበረ?
ስምንት መቶ ሰባ ሁለት ብር ምናምን
እም፣ እስኪ አንዴ መስመር ላይ ጠብቀኝ።
እሺ
ማን ነው ስምህ?
ኤርሚያስ ኤርሚያስ ማ
አንበሉ
አንበሉ
አዎ
ኤርሚያስ ደግሜ ልደውልልህ check ላድርገውና transaction ህን
እሺ እ፣ አሁን የሰራውን order number ንገረኝ።
አሁን የሰራሁትን እም፣
እ፣ እሺ ሰባ አምስት ስልሳ አንድ ስልሳ
ስልሳ አንድ ስልሳ እደውልልሃለሁ።
እሺ እሺ